hello hello hello አቤት በጋ ነጋንስ ተንገረ ቡልቡለ ቶላ መጋለ ሻሸመኔ በጋ ነጋን ዱፍታን
ብር ለመበደር ነበር እ
ብር ለመበደር ምን ሄሎ አይሰማኝ አይሰማኝም
ብር ለመበደር ነበር ነው ያልኩሽ ይሄ ብር ለመበደር
እ
ይሄ በእንትን አይደለም እማዬ ባንክ እኮ አይደለም ይሄ
ነው አዎ በ
ቻው